Hello ሰላም ጤና ይስጥልን።
ቦይስትለ ከ ChipChip ነበር የምደውሉት።
እሺ ያልተቀበሉት product ነበር?
ነው Okay ምንድን ነበረ?
ሳሙና
አስራ አምስት ሳሙና ማለት ነው አጠቃላይ።
ያ Okay ነገ ቢመጣልዎት መረከብ ይችላሉ?
ይቻላል። ግን ዛሬ ሶስተኛ ቀናችሁ ስትደውሉ ነገ አዎ።
ትናንትም ተደውሎልኝ ነበር Okay እጥረት ስለነበረ ነው ይቅርታ። ዛሬ ገብቷል፣ ነገ ይመጣልዎታል።
ነው። እሺ አዎ የት ነበረ ይቻላል።
Location?
ሀያ አራት Blue Sky ጋር በቃ እሺ ነገ ይመጣልዎታል።
እሺ እሺ መልካም።
አመሰግናለሁ። እሺ አመሰግናለሁ።